ሄሎ ሄሎ አቤት ጤና ይስጥልኝ ሳምፋሽ አ እንዴት ነሽ?
እግዚአብሔር ይመስገን ሰላም ነው።
አለ እ፣ ከዊ ፕላስ ነበር የምደውለው።
እሺ የምን ድርጅት ነው እ፣ ባለፈው application ኣችን ላይ ተመዝግበሽ ነበረ።
ዊ ፕላስ ነው ያልሽ አዎ፣ አዎ፣ ፕላስ ላይ እ፣ agent ኦች ነበሩ አይደል መጥተው የመዘገቡሽ?
አ፣
እ፣ እንዴት አየሽው? ከሰጡሽ information አንጻር በእርግጥ ታሎት አልጀመርንም፣ ግን ሀሳቡ እንዴት አየሽው?
እም፣ ጥሩ ነው
እም፣ እሺ active አልተደረገም account ሽ እና እም፣ ለአገልግሎቶችን ማየትም update ማድረግም እንትን ያላል ነው። ለዛ ነው እና አሁን update ለማድረግ active ለማድረግ አንዳንድ information ኦችን መጠየቅ እችላለሁ?
አሁን ነው እ፣
እም፣ አሁን ከሆነ ይቅርታ ወይም እሺ መልሰሽ መደወል ከቻል እሺ ሰ- ከስንት ደቂቃ በኋላ ልደውል?
ከአንድ ሰዓት በኋላ ምናምን ከአንድ ሰዓት በኋላ። እሺ አ፣ እሺ፣ thank you። መልካም ጊዜ።
አ